አማኑኤል ተፈራ ሄሎ
ሄሎ ታመነ
አቤት ሰላም ነው ከቢሮ ነበር ደውልልህ እ ከቢሮ ነበር ምደውልልህ እሺ አማኑኤል አካባቢ እየደወለች ነበር ጀሪ የምትባል customer አማኑኤል መሳለሚያ
አማኑኤል አንተ ነው ያልከው ብሎኝ ነበር ሰለሞን አ አ መሳለሚያ መቻ ሽንኩርትና አቮካዶ አይደለ አ ሁለት ዕቃ ነው እና ፒዲኤፍ ኧረ በ- አለ ኧረ በእናትህ ደውልላት እባክህ በቃ ወይ ይመት እያለች ነው
እና አሁን ገና ገርጅ እኮ ነን
አሁን ያለው ገርጂ ነው አሁን አሁን ገርጃ መጠየቅ ትችያለሽ ኦኬ
ከዛ ስለዚህ- ደግሞ መ- ም።
መንገድ እየታል በአዲሱ ገበያ ምናምን አድርገን ነው የምንሄደው
ስለዚህ ስንት ሰዓት ላይ አማኑኤል ትደርሳለህ አረ ሰዓትማ አሁን እንደ እንደው ለምጣልሽ
አስራ አንድ ሰዓት ምናምን አስራ አንድ ሰዓት ወይ አስራ አንድ ሰዓት አስራ ሁለት ብቻ ባለው
ስለዚህ እስከ አስራ አንድ ሰዓት ነው ልበላት
በቃ እንደዛ ቢያትና ችግር የለውም። ከዛ በኋላ እንደርስላታለን፣ ችግር የለውም። እስከ አስራ ሁለት ሰዓት ምናምን ስ- ተኩል ባለው አይ እንደዛ አይ ቤቷ ትፈልጋለች ብላ እስከ- እስከ ቤቷ ስለምናውቃት እ። ቤቷን በቃ ታውቀ- እንትን ቤቷን ታውቀዋለህ አ- እናውቃታለን። አ፣ ቤተክርስቲያን እንትን ሆስፒታሉ ጋር ነች።
ሆስፒታሉ ጋር አማኑኤል ሆስፒታል ጀሪ ያውቅሻል በላት። በቃ እሷ ታውቀናለች።
በቃ እሺ እሺ እ- እሺ እደውልላት እሺ